ሰላም ጤና ይስጥልን ችብችብ
ጤና ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን። ትናንት ደውዬ ነበረ። አቮካዶ ሬስቶራንት ማለት ያዙ ያልመጣል ነገ ይመጣል ብለሽ ነበር።
ይመጣል ተብለው ነበር።
አዎ አድም- ብለሽ ነበር።
አድሚኑ ማን ነበር ስም?
እ?
አድሚኑ አድሚኑ ስም
ስም ትርንጎ አማረ፣ ማን አሉኝ?
ትርንጎ አማረ።
አንዴ ጠብቁኝ። ይቀት እስኪ ስልክ ቁጥር ይንገሩ።
ዘጠኝ አርባ አንድ አርባ አንድ ዘጠና አራት ስንት አሉኝ?
ዘጠና አራት እሺ
ሰማንያ ዜሮ ስምንት
ስድስት ኪሎ አቮካዶ ነው። Hello
ይሰማኛል። አዎ
እሺ የት ነበር location የሞሉት?
ሳምንት አንበ